ፕላስቲክ ደፊት hello አቤት።
ሰላም ነው።
እግዚአብሔር ይመስገን። እንዴት ነው?
እግዚአብሔር ይመስገን።
አቤት።
አ፣ እሸቱን ማግኘት ትችላለህ?
እሸቱ personal ስልክ የለውም እናቴ። ምን ነበር ጉዳዮት?
እ እ?
ምንድን ነበር ጉዳዮት? ልርዳዎት?
እሱን ባገኘው ነበር ደስ የሚለኝ። ማግኘት ያው አይቻ- እሱን ማግኘት አይ- እ?
አይቻልም ማግኘት
አዎ፣ እሱ personal ስልክ አያነጋግርም።
እ እ?
personal ስልክ አያነጋግርም እናቴ። ጉዳዮት ምን እንደሆነ ግን ወደሱ መምራት እችላለሁ።
okay። አይ እርዳታ ፈልጌ ነው እሱ
እ? እ? እርዳታ ከእሱ እርዳታ ፈልጌ ነው።
እሺ ይኸውልዎት እናቴ አሁን ዘጠና አንድ አስራ አንድ አስራ አምስት ላይ የደወሉት እ እናዘግቦትና ከዛ ወደሚመለከተው ክፍል መራውታለሁ።
እሺ።
ስሙን ትንሽ እታለም
እሺ እታለማ ደሴ ደሴ
ደሴ እሺ ዋው ስልክዎትን ልውሰድ እሺ ዜሮ ዘጠኝ አርባ አምስት
እሺ ሰማንያ አንድ እሺ ሰማንያ ሀያ አንድ እሺ በቃ ይደወሉታል። እሺማ አመሰግናለሁ። እሺ።
እሺ